ሄሎ
ሄሎ
ሄሎ
ሰላም ጤና ይስጥልን። ቴሌቪዥን
የቴሌውን አገልግሎት ማለት አልገባኝም ነበር።
game ነው። game ኦች ሲጫወቱ ሽልማቶች አሉ።
እኮ አሁን እኔ ሲጫወት ሽልማቱ እኔ ጋ ሽልማቱ ምንድን ነው?
ሽልማቱ እንደለውት ነው። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛል።
እኮ አረ ሽልማቱን አሁን በምንድን ነው የማውቀው ነው። አሁን እጨዋታለሁ።
message ይገባሎታል።
እሺ፣ ከዚህ ያሳያል። ከዛ በ- ይደወልሎታል።
እሺ።
እሺ
ስንት ጥያቄ ተመለሰ ነው ሽልማቱ?
ስንት አስር አስር በተከታታይ እሺ።
እሺ